ሄሎ ጤና ይስጥልኝ።
ሰላም ነው ሰላም አለን። ከንግድ ባንክ ዳውሮ ቅርንጫፍ ነው የደወልኩልሽ ከጂማ district።
እሺ አንድ የእናንተ customer እኛ ጋር መጥቶ ነበር እና book እዛው passbook ቀይረው
የት ብለው ነው የደወሉት? ይቅርታ ቱሉ ጄሞ።
ሄሎ አቤት አቤት፣ ቱሉ ጄሞ
ተሳስተዋል፣ እ ተሳስተዋል። በስተት ነው የደወሉት።
እሺ እሺ እሺ